ጤና ይስጥልኝ ጭብጭብ ሄሎ ጤና ይስጥልኝ እንደምን አለ እግዚአብሔር ይመስገን ኩስ ዴሊቨሪ ነው አለ
ሄሎ አይሰማም ኩስ ይሰማል ዴሊቨሪ ነው እሺ አዎ። ት- ስራ ቆመናል ኩስ ዴሊቨሪ ኡ በእውነት በእውነት ምን ነው እ፣ ሌላ ቺፕ የሚባል አፕሊኬሽን ዴቨሎፕ አድርገን እሱ ላይ እየሰራ ነው ምን ምን የሚል እኮ ዴሊ ግን የለውም እሱ የእሱ የእንትን ነው ዴሊቨሪ ነው ግን የ- የሽንኩርት ድንች ምናምን ነው Delivery የምናደርገው አ እሺ ማን delivery የሚሰራ ለምታውቀው ቁጥር ስጠን እስቲ እ፣ ምግብ ነው
አዎ ምግብ
Okay እሺ አንዴ ይጠብቁኛል
አቁሟል ቆይ እስኪ ሌላ ሊሰጠኝ
ዘጠና አምስት short ዘጠና ኮድ አምስት።
ድንገሩ እ?
ዘጠና አምስት ሰላሳ
እሺ ቆይ አንዴ። ዘጠና አምስት ሰላሳ ሶስት እሺ አዎ አዎ እሱ ላይ ይደውሉላቸው እዛ ላይ ደውል አዎ ይደውሉላቸው ኦ እሺ thank you እሺ መልካም ቀን እሺ